hello, hello
ሄሎ አቤት፣ አቤት።
ሰላም ጤና ይስጥልን። ቴሌቪዥን
ቴሌ ምናምን ሲሰጥ አቤት፣ አቤት
ቴሌ ነባ ሳይን ፊልማ ተግኝተ
ቴሌቪዥን ጌም ነው። ጌሞቹን ሲጫወቱ ብዙ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እሺ፣
እ፣ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ።
እ፣ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ እሺ